Executive Institute.
hello አቤት አቤት ሄሎ ሰማህ?
የቱ ጋር ነው? ህንጻው እኮ ጠፍቶብኝ ነው ማለት ከሲኤምሲ ሚካኤል ጋር የሲኤምሲ እኮ ሚካኤል ጋር ቤተክርስቲያን እ እ ቤተክርስቲያኑ ጋር ነው። የቱ ጋር አ ነው?
ቤ- ቤተክርስቲያኑ ጋር
እ፣ ከየት ነው የመጡት? ከሀያት ነው ወይስ ከመገናኛ?
አይ ከመገናኛ መጥቼ ተሻግሬ ያለው
እ፣ ከመገናኛ ከመጡ ቤተክርስቲያኑ ሳይደርሱ እ እ ሳይደርሱ ወደ ወሰን መታጠፊያው ጋር ድልድዩ ጋር ወደ ወሰን መታጠፊያው አለ አይደለም?
እ፣ ድልድዩ ጋር ማለት ነው ድልድዩ ጋር ወደ ወሰን ወይም ደግሞ ወደ ግራ መታጠፊያው ጋር እኮ አሁን በሚካኤል ቤተክርስቲያን በኩል ነው ወይስ በዛኛው በኩል ነው?
በሚካኤል ቤተክርስቲያን በኩል።
okay ስለዚህ ሳልደርስ ነው እሺ አዎ ነው።
እ እ
እ፣ ቤተክርስቲያኑ ጋር ሳይደርሱ እ ድልድዩ ጋር ድልድዩ ጋር መታጠፊያ አለ አይደለ? ወደ ወሰን የሚወስደው
okay አይ አ
ዞረው ማለት ነው።
አ አ
ድልድዩ ስር አለ ተለጥፎ- ሰው ይታያል ወይ ደግሞ ሰው ይጠይቁ ሰው አካባቢ እሺ ሲደርሱ እሺ ሌላ ሰው ይጠይቁ። ተጀምሯል already ግን አሁን እዚህ አካባቢ ከሆኑ ይደርሳል።
እሺ